ሄሎ ናዝራዊ ወይም- ወጌሻ ነኝ እናት እስቲ እ፣ ትንሽ እለ- እለፊውና U-turn አለ። በዚህኛው side በግራ በኩል አፍሮ ሊንክ መኪና መሸጫ አለ።
ማሚል
አፍሮ ሊንክ
አፎም
አፍሮ ሊንክ አፍሮሊንክ እ፣ በዚህኛው side U-turn አድርጌ
በግራ በኩል አፍሮ ሊንክ መኪና መሸጫ ይታይሻል።
እ፣ አፍሮሊንክ።
ትንሽ እለፊው ናዝራ ሆቴልን አዎ እለፊው።
አየሁት አየሁት አዎ።
በሱ U-turn አድርገሽ በሱ በሚያስገባው መንገድ ነው። እሺ